ሄሎ ሄሎ
ወይ ሰላም ከችፕችፕ ነበር የምደውልዎት።
የት?
ከችፕችፕ ነው የምደውለው።
እሺ ምን ነበር?
እ፣ ይቅርታ order አድርገውን ነበር ከአቡሽ ጋር አቮካዶ አይደለ?
አዎ
አዎ፣ አቡሽ ስልክ እያነሳ አይደለም፣ driver ደርሶ ነበርና እርስዎ መቀበል ይችላሉ? ኮድ ማግኘት ይችላሉ?
ወይኔ እኔም እዛ አካባቢ ቤቴ አካባቢ የለውም። ቆይ መልሼ ልደውልልሽ ደውዬለት።
እሺ፣ እሺ ቶሎ ይደውሉልኛል።
እሺ እሺ እሺ